የኔ ጠንበለለ ለአንቺ ነው በናትሽ ወይኔ የኔ ፍቅር ገኖ ካንቺ በላይ ውርጅሽ ከንፌ አዲስ ሆኜ ብታይ ለካ ይሄ ነው የእውነት ጣሙበቱ ሳየው አፍቅሬ ሳውቀው ገባኝ ስሜቱ አላረፈ አይኔ ወስዶ ካንቺ ጣል አሳረፈው ልቤ የፍቅርሽ ርታይ ለካዬ ነው ክፍያዬ